Hello አሮን አቤት።
ወዬ የቅድሞ አርባ ዘጠኝ ዘጠና አንዱን order አዎ ለ area manager ይደውል ብለዋል።
area manager ይደውለ አዎ ደውሎ ያሳውቅ ለሱ ብለው ካል ራሱ ይደውልልኝ። እኔ ነኝ የምደውልለት።
እነሱ እኮ እንዲያስጡልህ እኮ ነው። area manager ኡ ደውሎ ይናገር።
በቃ ለእኛ አታስቡም፣ ለእኛ ካርድ ትንሽ አታስቡልን። ሁሉም ነገር በእኛ መሆን አለበት። እ ሰላም አለት ብዬ ነገርኳቸው።
አረ ይቀላል። ፍቅር ነሽ?
ማናጀሩ ደውቃ ፍቅር ነሽ? ሰላም ውይ፣ ሰላም ሰላም።
ዛሬ ደግሞ ድምፅ ቀቅል በሌሊት አስገብቶሽ ዛሬ ሙለታ
ደውልለታው